የለም ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ ሌኒ
አለን እናቴ ከ- ትኬቱ ወይንም ማገኘው ጥያቄ ግን ጥያቄ ጠይቅ ነው ስመልስ ነው አስሩን በተከታታይ አስሩንም አዎ
okay ድምፅ ብዙም አይሰማም። አመሰግናለሁ። በቃ ሙሉ መመለስ አለብኝ።
አዎ አዎ ትኬት ለማግኘት አዎ
okay እሺ መልካም እድል እሺ